Hello ሰላም ነው?
አቤት አለን አለን። ሰላም ነው?
አቤት በቻፓ ልኬ ነበረ ሁለት ሺህ አምስት መቶ ገባው ብለህ
እሺ፣ አንዴ ቆይ፣ transfer አድርግልህ። አንዴ ጠብቀኝ፣ እሺ? መስመር ላይ
እሺ፣ በዚህ ሰዓት፣ እሺ
ሄሎ
አቤት ጤና ይስጥልኝ። ምንድን ነበር
ከቻፓ ሁለት ሺህ አምስት መቶ ክርቤት ቅድሻ መስቶር አዎ ሁለት ሺህ አምስት መቶ ብር እሺ
ከቤስት ወደ አካውንት ልኬ ነበር።
ወጪ አዘ ነው።
አዎ ወጪ አዝዣለሁ።
እሺ ስልክ ቁጥርን ንገር።
ይሄ ስልክ ቁጥር አስራ ስምንት ሀያ አራት አስራ ስምንት ስለማይታየኝ ነው ይቅርታ። ዜሮ ዘጠኝ
አስራ ስምንት አስራ ስምንት ሀያ አራት ሀያ አራት
አርባ ሶስት አስራ አንድ
አርባ ሶስት አስራ አንድ አይደለ?
ሀያ አራት አርባ ሶስት
ክብር ነው። ሁለት ሺህ አምስት ሁለት ሺህ አምስት መቶ ገብቶልሃል ወደ ንግድ ባንክ account ማስረሻ አቧን የሚል
አዎ ስንት ሰዓት ላይ ነው
የገባበት ሰዓት ነው።
እህ
ወደ ዘጠኝ ሰዓት አካባቢ ነው የገባው እዚህ ጋር የሚታይ
ነው እሺ እሺ እሺ thank you እሺ ችግር የለም።